Hello
ጤና ይስጥልን።
ሰላም ጤና ይስጥልኝ። ቴሌቪ
ቴሌዊን እንዴት እንደምንጫወት አጠቃላይ ማስረጃ ፈልጌ ነበር።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው
Okay
አንድ አንድ ቁጥር ላይ ይመዘገባሉ። ሶስት አዎ ቁጥር ላይ ይሄ ሶስት እንትኑ የሚለው እ
አዎ እሱ ጋር rule ኡ ነው ሊገባኝ አልቻለው። የጥያቄና መልስ
አዎ፣ ጥያቄና መልስ ላይ ተከታታይ አስር ጥያቄዎችን መመለስ አለቦት። ለአንድ ጥያቄ አስራ አምስት ሰከንድ ይሰጡታል። ተከታታይ አስሩንም ሲመልሱ ትኬት ይሸልሞታል። በሚያገኙት ትኬቶች እርስዎ እድሎትን ሲሞክሩ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት መቶ እስከ አምስት መቶ ብር ካርድ ያገኛሉ።
Okay፣ የግድ አስር ጥያቄዎችን በተከታታይ መመለስ አለብኝ።
አዎ
እሺ፣ እናመሰግናለን።
እሺ፣ መልካም እድል